ሄሎ ጤና ይስጥልኝ። ካፌ ነው ደውሎት ደውለው ነበር።
አ
ምን ልርዳዎት? ምን ነበር?
ብሩ ወዝሮ አድርግና በከባ ከሁሉ ፓስፖርትን በኔጋቴል ብር ጋር ገባ ማለት ምን ምን አሉኝ? አንድ ይቆራረጣል። ይቅርታ
አ
ምን አሉኝ?
ብሩ ብሩ ወዝሮ አድርጋው ከምን ከምንድን ነው?
ከሁሉ ስፖርት ጋር እሺ የኔ ቴሌብር ጋር ግን አልገባም።
እሺ እሺ። ስንት ነው amount ኡ?
አ ስንት ስንት?
መቶ ብር
እሺ መች ነበር ቀኑ?
ቀኑ በስልክ አይደለም እ? እሺ በዚህ ስልክ በ አ ሌላ ስልክ ነው ስጡኝ እሱን ቁጥር
ዜሮ ዘጠኝ ዘጠና አምስት
እሺ ዘጠና አምስት
ሀምሳ አራት ሀምሳ አራት
ሀያ ሁለት ሰላሳ ሀያ ሁለት ሰላሳ
አ ቴሌብርም ላይ ሁሉም ስፖርት ሁሉ ስፖርትም ላይ ይህ ቁጥር ነው የሚጠቀሙት።
አ
እሺ መ- መች ነበር ቀኑ?
ቀኑ አስራ አንድ ከጂሲ አስራ አንድ ከጂሲ ከ May
May አስራ አንድ አይደል?
አ እሺ ሙሉ ስሞትን ንገሪኝ።
ኒያል ኩንቾል
Okay ኒያ ኒያል
ኒያል ኩንቾል
screenshot ልከው ነበር ከዚህ በፊት
አ
screenshot ልከው ነበር።
አ
screenshot ይላኩልኝ ከሁሉ ስፖርት ወደ ቴሌብር
መቶ ብር
ገባኝ። አዎ አሁን በምነግሮት scree- አሁን በምነግሮት ስልክ ቁጥር screenshot ይላኩልኝ።
ስልክ ቁጥር አዎ ልስጦት ስክሪ- ምኑ ላክልኝ
ንገሩት።
ምኑ ላክልኝ እሱ ጋር የወዝድሮ ጋር ስክሪንሾት ላድርግልህና ከአንተ ጋር ላክልኝ አዎ
ግን ሰጠው
እ?
ለካ አድርጓል ለካ አድርጓል ሰጠው
ገባኝ።
ስክሪንሾት- የተቆረጠውን አዎ ገባል ገባል ግን እኔ ስክሪንሾት አድርግና ከአንተ ጋር ሰጠው
ልከዋል ከዚህ አዎ።
በፊት
በዜሮ ዘጠኝ ሀምሳ አንድ
No አሁን በምነግሮት ስልክ ቁጥር screenshot- በቴሌግራም እኮ ነው- እ?
አዎ፣ አዎ ቴሌግራም ላይ ነው የሚልኩልኝ።
አዎ፣ ግን በቴሌግራም ለቀዋል በ- ግን በሌላ ስልክ ነው የሚለቀው ልል- ነገር ልል እሱ ስልክ እሺ አ፣ የቴሌግራም ስሞት ማን ነው?
የቴሌግራሙ አዎ
እሱ ሉቃ ሉቅመን
ሉቅማን
ሉቅመን ነው?
አዎ ሉቅማን
አዎ
እሺ አንዴ check ላድርግሎት፣ ጠብቁኝ መስመር ላይ
እሺ
ደንበኛችን መስመር ላይ ያለው
አዎ ሉክማን በሚል ስም እኛ ጋር የገባ screenshot የለም። ምናልባት ስልክ ቁጥር ተሳስተልኩ ይሆን? ደግሜ ከዛ ንገሩት።
ፊት አይ እሱ ስልክ ልናገርልህ ዜሮ ዘጠኝ ደግሞ- ያዘው ፈለገ እስኪ ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ሀምሳ አንድ
እሺ
ሀምሳ
ሀምሳ
ዜሮ ስድስት ሀያ ስድስት
በዚህ ቁጥር ነው የላኩልህ።
አዎ
እሺ ደንበኛችን check እናደርገዋለን። ስለደወሉ እናመሰግናለን። መልካም ቀን ይበርሳ።
እሺ